የእውነትን መንገድ ተሳስቼ ተቀጣው በውሸት ተመርቼ እውነት ማርኝ ይላለው ይቅርታ ለምናለው የእውነትን መንገድ ተሳስቼ ተቀጣው በውሸት ተመርቼ እውነት ማርኝ ይላለው ይቅርታ ለምናለው በቃኛ ይለምደኝም ዳግመኛ እኔ በውሸት ተቀጣው ክፉኛ ከስታ ብትታይም እውነት መንምና የእውነት ያለ ብዬ ልጩ አጥለኝም ጨክና የእውነትን መንገድ ተሳስቼ ተቀጣው በውሸት ተመርቼ እውነት ማርኝ ይላለሁ ይቅርታ ለምናለሁ የእውነትን መንገድ ተሳስቼ ተቀጣው በውሸት ተመርቼ እውነት ማርኝ ይላለሁ ይቅርታ ለምናለሁ ተታለልኩኝ ይበቃኛል በውሸት ልገዛ ዕድሜን በሙሉ ለእውነት ወርቅ አልማዝ ማግኘት ይቅርብኝ ዋሽቼ የእውነት ተገዥ ሆኜ ልኑር ጥሬ በልቼ የእውነትን መንገድ ተሳስቼ ተቀጣው በውሸት ተመርቼ እውነት ማርኝ እላለሁ ይቅርታ ለምናለሁ የእውነትን መንገድ ተሳስቼ ተቀጣው በውሸት ተመርቼ እውነት ማርኝ እላለሁ ይቅርታ ለምናለሁ ስንቱም ሕይወቱን አጥቷል ስለ እውነት ስንቱም ወዳጁን ለውጧል በውሸት እኔም ተሳስቼ ኖሯል ለካ የእውነት መንገድ ጽቼ በከንቱ ሸስው መካ የእውነትን መንገድ ተሳስቼ ተቀጣው በውሸት ተመርቼ እውነት ማርኝ እላለሁ ይቅርታ ለምናለሁ የእውነት